for five.
ጤና ይስጥልኝ። ተብዬ ኢትዮጵያ ቤት ነው የቤቱ ደንበኛችን ከቢጃ ኢትዮጵያ ነው የምንደውል ከቢጃ ኢትዮጵያ ነው የምንደውል አይሰማም።
እሺ
የቤቶ ስም ማዕዶት ነው።
ማዶት
ቤቶ ስም አይደለም።
ደንበኛችን